ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
ጤና ይስጥልኝ የኔ እመቤት።
ጤና ይስጥልን ምን አይነት የጉዞ መረጃ?
አይ invitation የቀጠሮ ማስቀጠሪያ ማወቅ ይቻላል ወይ እናንተ ጋር ማስቀጠር ይቻላል?
አይ እኛ መረጃ ነው የምንሰጠው እንጂ ቀጠሮ እናስይዝም።
okay እኔስ ገብቼ ማየት እንደምችል ተናገኘ።
እሺ የምን ሀገር ነበረ?
የአሜሪካ ነበር ማለት interview ላይ አጥቼ ነው እና አገባቡን YouTube ላይ ኢንተርኔት ላይ ኢሜል ላይ ማለት ነው አገባቡን አላወቅኩትም።
okay አሀ